ጤና ይስጥልን። ጠብታ አምቡላንስ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ከምኒልክ ወደ ውዳሴ ውዳሴ ቴዎድሮስ ቴዎድሮስ አደባባይ አደባባይ።
OK ደርሶ መልስ ነው የፈለጋችሁት?
አዎ ደርሶ መልስ።
ምን ነበር case አቸው?
እንትን አ- ይሄ የልብ አልትራሳውንድ ለመነሳት ለመነሳት ኦክሲጅን require ኢኮ ያደርጋሉ።
ምናምን የሚባል ነገር ኦክሲጅን ይጣም ኦክሲጅን ይጠቀማል?
አይ ኦክሲጅን የለውም የላችሁ አይጠቀመውም።
አይጠቀም አልጋ ነው እንጂ ያዘው እንትን ነው ደም ግፊት confuse አድርጎት ነው ትንሽ OK የአገልግሎት ክፍያችን ደርሶ መልስ የምናስከፍለው ሶስት ሺህ ብር ነው።
ደርሶ መልስ አዎ ደርሶ መልስ ያ- ያለ ምንድን ነው የሚባለው? ያለ ኦክሲጅን ሆኖ ነው ያለ ኦክሲጅን ሆኖም አዎ እሺ እሺ እደውላለሁ እሺ